ሄሎ ሄሎ
ወይ
ዘጠና ስምንት ስልሳ ሰባት ምግብ ቤት ገና አሁን ነው መብራት የመጣው።
እሺ ስድስት ደቂቃ አካባቢ የሆነው እኔ ጋ
ስንት ደቂቃ?
አስራ ስድስት ደቂቃ እኔ ጋ ዘጠና ስምንት ስልሳ ሰባት መብራት አሁን ነው የመጣው አለች።
ስም ማን ነው?
ሱራፌል አማረ ሱራፌል ከየት ነው ያዝከው?
ከበርገር ቤት ከ Burger Base። እሺ check ላድርግ ደውዬ ሱራፌል።
አዎ አዎ ትችያለሽ።
እሺ እሺ